ማማ ልበልሽ ጭንቀት ልበልሽ ጎጆ ልበልሽ ትዳር ልበልሽ ቻይ ልበልሽ የማትሰለች ማናለኝ ያላንቺ ድርሻዬ ልበልሽ የጠዋት ታዬ መውደድ አበባ ደስታዬም ልበልሽ ሐዘኔም ልበልሽ ድካሜ ልበልሽ ብርታቴም ልበልሽ ኑሮ ያለኝታ ያይኔ ማረፊያዬ ጥላ ከለላዬ ጋሻዬ ልበልሽ የኔነት የግርማ የፍቅር አውደ ጅንን የገጠሜ ወይ ደምሽ ወይ ደሜ ጅንን በቁጣሽ ሲያምር ትከሻሽ ድማም ሰው አስራ ሁለት ወራት ድማም ሰው ፍቅር ሲያዋልለኝ ድማም ሰው ፍቅር ሲያዋልለኝ ድማም ሰው ትዝታና ናፍቆት ድማም ሰው ሲያነሳ ሲጥለኝ ድማም ሰው ሲያነሳ ሲጥለኝ ድማም ሰው ባንቺ የሆንኩትን ድማም ሰው ረስንቱን ላውቃው ድማም ሰው ረስንቱን ላውቃው ድማም ሰው እንኳን የሰው ምላስ ድማም ሰው ሲፈትነኝ አልጋው ድማም ሰው ሲፈትነኝ አልጋው አንቺ ሸገር ልጅ መች ዋሳነሽና በላሽው አንጀቴ ምኑ ቀረሽና እኔ ጎጃም ልጅ እድገቴ ባህር ዳር አገናኘን እንጂ የክልዋ ነገር ነይ እስቲ ላሳይሽ ዙሪያ መንደሬን ዙሪያ መንደሬን ያለእናት ያለአባት የሚድረው የሚድረው ዓለም ዓለም ዓለም ዓለሜን ያለኝታ ስትለየኝ ማዘን እንደምን ልበርታ ዓለም ዓለምዬ ዓለም ታጓጉያለሽ ላገኘሽ ብርሃኑ ላጣሽ ጨለማ ነሽ ዓለም ቀን በፀሐይ ታሸበርቂያለሽ ዓለም በጨለማ የትም ትደምቂያለሽ የማትጠገቢ ዘላለም አዲስ ነሽ የማትጠገቢ ዘላለም አዲስ ነሽ ማማ ልበልሽ ጭንቀት ልበልሽ ጎጆ ልበልሽ ትዳር ልበልሽ ሻይ ልበልሽ የማትሰለች ማናለኝ ያላንቺ ድርሻዬ ልበልሽ የጠዋት ጣዬ መውደድ አበባ ደስታዬም ልበልሽ ሐዘኔም ልበልሽ ድካሜ ልበልሽ ብርታት ልበልሽ ኑሮ ያለኝታ ያይኔ ማረፊያዬ ጥላ ከለላይ ጋሻዬ ልበልሽ የኔነት የግርማ የፍቅር አውደ ጅንን በነጠላሽ አዊኝ ከገላይ ላይ በርዶ ከላይ ካለሽ ከለላይ ድማም ሰው ሚስጥሩ ሳይገባው ድማም ሰው የኔና አንቺ ነገር ድማም ሰው የኔና አንቺ ነገር ድማም ሰው ላይ አገባው ገብቶ ድማም ሰው ይታመሳል አገር ድማም ሰው ይታመሳል አገር ድማም ሰው ለፍቅራችን ሚዜ ድማም ሰው ማኛ ያሻለም ድማም ሰው ማኛ ያሻለም ድማም ሰው ሞት አይኑን ይጋርደው ድማም ሰው ሰው አይለያየንም ድማም ሰው ሰው አይለያየንም እናትና አባትሽ ምነው ዘመር ጠሉ ከአይን ላይ አተርፉሽ ጠብቀው ላይችሉ በአንቺና እኔ ይቅር እልታው ጥሎሽ ይደረስበታል ኋላ ለምላሹ ምን ብዙ ቢወራ ቢሸበር መንደሮ ቢሸበር መንደር ወደድኩሽ ወደሽኝ አለቀ ነገሩ አለቀ ነገሩ የማትጠገቢ ዘላለም አዲስ ነሽ የማትጠገቢ ዘላለም አዲስ ነሽ የማትጠገቢ ዘላለም አዲስ ነሽ የማትጠገቢ ዘላለም አዲስ ነሽ የማትጠገቢ ዘላለም አዲስ ነሽ የማትጠገቢ ዘላለም አዲስ ነሽ ዘላለም አዲስ ነሽ